ሄሎ
ሄሎ ምህረት ሄሎ፣ አቤት።
Hello ሰላም ነው።
ሰላም አንክሌም ድልልክልሽ ነበር አንክሌም ትኬት
እ ምንድን ነው አልገባኝም።
ምህረት ነሽ አይደል?
አዎ ምህረት ነኝ።
አዎ እኮ አንክሌም ትኬት ልልክ ልልክልሽ ብዬ ቴሌግራማችንን ስለቀየርን ቁጥር ልነግርሽ ነበር።
ቴሌግራም አዎ ቀይራችኋል። አዎ አዎ ቁጥር ልንገርሽ እና እሱ ላይ hi በይኝ።
እሺ፣ ዋትሳፕ በዚህ ዋትሳፕ ትልኪልኛለሽ?
እ እሺ አይ ቴሌግራም ላይ ነበር እየላኩ የነበረው።
እሺ እሺ፣ ችግር የለውም።
እሺ ልንገርሽ ዜሮ ዘጠኝ ቆይ እሺ፣ አንዴ ልያዘው።
እሺ
ወይኔ ንገረኝ አሁን ዜሮ ዘጠኝ ዘጠና አምስት
ዜሮ ዘጠኝ ዘጠና አምስት ሰላሳ አንድ
ሰላሳ አንድ ሰባ
ሰባ ሰላሳ አንድ
ሰላሳ አንድ አዎ አሁን በዚህ በደወልኩበት ቁጥር ማለት ዜሮ ነው።
ዘጠኝ ዘጠና አምስት አዎ ሰላሳ አንድ ሰባ ሰላሳ አንድ አ አዎ አዎ
እሺ